ጤና hello ይስጥልኝ። ሰላም ጤና ይስጥልኝ።
እግዚአብሔር ይመስገን። አቤት።
Nice Line አዎ ኮምፒውተር ምደውለው ከ We Plus Solution ነው።
እ እ We Plus Solution ነው ምደውለው።
ለ information እ We Plus
እ Solution ከሚባል ድርጅት ነው ምደውለው።
እሺ እ We Plus Solution appli- application ሲሆን ከሀምሳ በላይ የተለያዩ service ኦች አሉት።
እሺ እነዚህን አገልግሎቶች እንደ ተጠቃሚ ተመልክተው We Plus Solution User ይባላል። እሱን አይተው እናንተን እንደ አገልግሎት ሰጪነት We Plus Solution Provider የሚለውን ከ Play Store እና App Store ላይ ማግኘት ይችላሉ። እሱን አውርደው በነፃ ድርጅቱን እንዲያስተዋውቁ ነው።
okay እሺ እ ይቀ- ይቅርታ text ታደርጊልኛለሽ በዚህ ስልክ አልሰማሁሽም። B Plus ነው የ- ምንድን ነው ያለሽ?
We Plus We Plus Me Plus አይ we እኛ we እኮ M E ከዛ plus ነው በ- መደመር W E እም።
ከዛ plus ከዛ Solution Provider link እልክልሃለሁ።
እሺ እሺ፣ በዚህ ወይ ስልክ ቁጥር እንደዛ እሺ ልላክልህ?
አድርጊልኝ። እሺ እሺ፣ አመሰግናለሁ። መልካም ቀን።
ችግር የለም። እሺ ላንቺ መልካም ቀን